hello ጤና ይስጥልን። ዶንኪቲዩ ምን ልርዳዎት?
እንትን ኦንላይን ተመዝግቤ ነበር ትምህርት እሺ
እና ዛሬ ነበር ያሉ። ምንም የደረሰኝ ነገር የለም።
already ይደርሳል። አሁን እስከ ሶስት ሰዓት ነው ይጠብቁና
okay ይሰጥዎታል። ለበለጠ መረጃ ደግሞ ስልክ ልስጠዎት።
እሺ ዜሮ ዘጠኝ ሰባ አምስት
እሺ ሀምሳ አንድ
እሺ ስልሳ ሶስት ስልሳ
እሺ
ለበለጠ መረጃ በዚህ ደውሉ።
እሺ አመሰግናለሁ።
እሺ መልካም ሌሊት ይኖርልዎት። ስለደወሉ እናመሰግናለን።
እሺ እሺ